ስትለኝ ብሉስፖርት ነው እባክዎ የምንረዳው
ገቢ ነበረች። ሄሎ ብሉስፖርት እባክዎ የምንረዳው
ሁሉ ስፖርት የሆነች ትንሽ ሳንቲም ያቸነፍናት ነበርና እና ገቢ አልደረግልናለች።
ትኬት ቁጥሩን ይንገሩኝ።
ትኬት ቁጥር ቴክስት አድርጌለት ነው በቴሌግራም ልኬ ነበር።
በዚህ ስልክ ነው የላኩት?
እ በቴሌግራም በቴሌግራማችሁ ቻናላችሁ በዚህ ቴሌግራም ነው የላኩት? በዚህ ቁጥር አሁን በደወሉበት?
አዎ አዎ ሁሉ ሁሉ ላይ የት ላይ ነው እንደሆነ የምትቆርጠው?
እሺ አስተላልፈንልዎታል፣ መልሱን እናሳውቆታለን።
እ እ
አስተላልፈንልዎታል፣ መልሱን ስናገኝ እናሳውቆታለን። በትዕግስት ይጠብቁ።
እሺ ተስተላልፏል። ቁጥሩን መናገር የምችላለሁ እዚህ ላይ መልክዬ የሚለው ነው አይደለ?
አዎ አዎ አዎ፣ ተላልፎልዎታል። መልክዬ በትዕግስት ይጠብቁ።
እና ከቴሌብር ወደ ከእናንተ account ወደ ቴሌብር ስንልከው አልገባም በአየር ላይ
ከኛ account
ከእናንተ account አዎ።
እሺ፣ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ከ- ልከለውታል እኮ በዚህ ላይ የለም። ይሄኛው ያሸነፉበትን ነው የላኩት። ከዝውውር ታ- ከ transaction history ላይ አሁን አልገባልኝም ያሉትን ፎቶ ያንሱና በቴሌግራም ይላኩልን።
እሺ እሺ ይሄኛው coupon ID ነው።
እሱ coupon ID ነው እና ወደ transaction የተደረገበትን አዎ፣ እንትን አዎ።
ማለት ነው ከእናንተ account ወደ ቴሌብር የሚሄድበት አዎ። እሺ።